hung up. እንደዚያ ነው መሰለኝ። እንግዳ ነው እንግዲህ ለውሸት ይሆን ለዚህ ላይ ሚታደለ ናት። ብትወልድ ባደረ ወንድ እኮ
ሄሎ
ሄሎ አማን ነው።
ይህ ሰውዬ ሰላም በለው፣
እ? ሄሎ ይህ ሰውዬ ሰላም በለው እስኪ
ማን ነው?
ማን ይመስላል?
ሄሎ ሰማናት
ኧረ አይሰማኝም።
አይሰማም?
ሄሎ
እሱ ይሰማል። አቤት አስማሙ አስማሙ ነው እንዴ?
አስማማው ነው፣ ግን የአንተ ድምፅ ቢያራቃ
እ ይቅርታ ልጅ እያተኛሁ ነው። በኋላ አገኛችኋለሁ። ሄሎ ሄሎ ሄሎ ሄሎ ልጅ እያስተኛሁ ነው። ይቅርታ
አይ አንስ እመጫት ነው እመጫት ነው እመጫት ነው።
ደህና ደሩ ደህና ደሩ ይቅር
እመጫት ነው ደህና ደሩ አለ።
ቻው ቻው ቻው